ወይዬ እንዴት ነሽ ማዘዬ?
ወይኔ ደህና ገባሽ ነሽ?
ገባሽ?
ስመጣ በር ላይ ነኝ፣ ቁልፍ የለም።
ይኸው እኔ እናንተ ጋር ጋር ቁጭ ነበር?
አድርገው እኮ እኔ እኮ ግራ ገብቶኝ ነው እኮ በምን ቆይ።
በምን እንትን ልትይ ነው ብዬ እኮ ቆይ መጣሁ። ወይኔ እሺ።
በቃ መጣሁ። እሺ። አይ ወይኔ